Hello ጤና ይስጥልኝ ችፕችፕ ጤና ይስጥልኝ እመቤት ደውላችሁ አግኝቼ ነው ስልኬ ላይ
እሺ ይቅርታ አንዴ ጠብቁኝ order አድርገን ነጻ አይተም ነበሩት አዎ ካሮት
የሺ ወርቅ አይደለ የሺ እ ወርቅ ነው አይደለ የሺ ወርቅ ነኝ አዎ ካሮት አልመጣልንም እንትን ነው ግን ፕላ- ላስቲኩ ላይ ካሮት ተብሏል በስህተት ሽንኩርት ገብቶበት መሰለኝ ሽንኩርቱን መልሰናል ካሮቱን እንግዲህ ለሰኞ ነው የምታደርጉልን ቢሮ ላይ ስለሆነ የምንሰበስብ የምንወስደው okay እሺ ነገ ቢሮ አይገቡም አልገባም ነገ እቤት እሺ ስለዚህ ከይቅርታ ጋር እሁድ ደውለው ያስታውሱናል ለሰኞ እንድንልክሎት እሺ እሺማ ይቅርታ በጣም አመሰግናለሁ።
ሰኞ ምንም ችግር እንልካለን የለንም።
ደውለው እሺ።
ያስታውቁ እሺ እሺ እናመሰግናለን መልካም ምሽት ምንም አይደለም የኔ እመቤት እሺ